Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት አዎ፣ እንትን በ voucher በ voucher ሀያ ሺህ ብር አውጥቼ ነበር።
እሺ
እዛን ሌላ account ላይ approval ነው የሚለው።
Okay በ voucher ከሆነ ግን አወጣጡን ታውቀዋለህ ካለን ወይ ቤት ቤት ሱቅ ላይ ሄደህ ነው የምታወጣው?
አይ እዚህ እኔ agent ነኝ። ለመጫወት ኦላንዴ።
ፈልጌ እሺ እንትኑን ንገረኝ፣ አውጣውልህ።
ቁጥሩን ንገረኝ ቁጥሩን ወይ እሺ፣ voucher code ኡን።
እሺ፣ ኮዱን እነግርሻለሁ።
እሺ
ሀያ አምስት ሀያ አምስት አርባ አምስት አርባ አምስት P
P አዎ እም።
ሰባት
ከየት ነበረ?
ነገ ሊቦርና
እሺ ሀያ ሺህ ነው ያልከኛ?
አዎ
እሺ confirm አድርጌዋለሁ።
እሺ፣ እሺ መልካም አመሰግናለሁ።
ቀን። እሺ እሺ።